ጤና ይስጥልኝ ቻፓ
hello አቤት ሰላም
አቤት ምን ነበር ምን አሉኝ ቻፓ ቤት ወስድ ነበር
ይቅርታ ድምፆት ይቆራረጣል
ያንቺ የሚቆራረጥ ትላንት ግብይት ፈጽሜ ነበር በቻፓ በቴሌ ብር ማለት ወጪ ነው ገቢ
እ ወጪ ነው ያደረጉት ገቢ
ግብይት ፈጽሜ ነበር እንትን ነበር ገቢ ለ National ID deposit ክፍያ ነው ማለት ያደረጉት ወይስ ወጪ ነው ያደረጉት check ላደረግለት እኮ ነው
እ
check ላደርግሎት ስለሆነ deposit ነው ያደረጉት ወይስ ውዝዶ ነው ያደረጉት
withdraw ነው ግብይት ነው የፈጸምኩት እኮ እሺ ውዝዶ ከሆነ የውዝዶ ያደረጉበትን ስልክ ቁጥር ይንገረኝ
እ
አንድ ይቅርታ ወይም ታቀይረው ያወሩ ይቆረጣል።
እየተሰማ አይደለም